ገባርሽው ረሳሽው ልቤ ገባሽው ገባርሽው ጎዳሽው ልቤ ገባሽው ተስፋ እንዳልሰጠሽው ከመውደደሽ አሳንሽው ተስፋ እንዳልሰጠሽው ፍቅርነትሽ አበረሽው ገባርሽው ረሳሽው ልቤ ገባሽው ወጣርሽው ጎዳሽው ልቤ ገባሽው ተስፋ እንዳልሰጠሽው ከመውደደሽ አሳንሽው ተስፋ እንዳልሰጠሽው ፍቅር ነስተሽ አበረሽ ልጠይቅሽ ተጓዥ ነው ስንቅ የለው ባትር የለው ጭኖታል ፈረሱን ልብ አድርገሽ የንቆቅልሽ ያስበሽ ነሽበት መልሶ ተጠይቀሽ መተንተን ካቃተሽ ከከበደሽ የፍቅር ጨዋታው ካላወጪው ካጣሽ ሚስጥሮን ሀገር ስጪ እንግዲህ ልልታው እድሜ ላንቺ ካሳምናትቼ ከሰጠሽኝ እስኪ ላውጠንጥነው በይልንገርሽ በረሱም ነገርሽ ስንቁም ፍቅሽ ተጓዡም ልቤ ነው በይልንገርሽ በረሱም ነገርሽ ስትቆጠቅሽ ተጓዡም ልቤ ነው በይደናፎች መቼም አይገባሽ የሰው ፍቅር እንግዲህም አንቺ ማደሮ ሲያምር በቃኛልኮች ስለ ሰለቸኝ መጎትጎቱ እስቴሌየው ይሻለኝ እንደው መለየቱ ወትሮም ላይ ገናኝ ፍቅር ሰው ወድጄ የቁም ስቃይን አየሁ በገዛች ተስፋ ቢስ ሆኖ መኖር መረረኝ ያንተ ያለ ገልግለኝ ያንተ ያለ መረረኝ አቅመስ ለኝ ያንተ ያለ ገልግለኝ ያንተ ያለ መረረኝ አቅመስ ለኝ ወትሮም ላይ ገናኝ ፍቅር ሰው ወድጄ የቁም ስቃይን አየሁ በገዛች ተስፋ ቢስ ሆኖ መኖር መረረኝ ያንተ ያለ ገልግለኝ ያንተ ያለ መረረኝ አትመስለኝ ያንተ ያለ ገልግለኝ ያንተ ያለ መረረኝ አትመስለኝ ገባርሽው ረሳሽው ልቤ ገባሽው ገባርሽው ጎዳሽው ልቤ ገባሽው ተስፋ እንዳልሰጠሽው ከመውደድሽ አሳነሽው ተስፋ እንዳልሰጠሽው ፍቅር ነስተሽ አበረሽው ከወታርሽው ረሳሽው ልቤ ገባሽው ከወታርሽው ጎዳሽው ልቤ ገባሽው ተስፋ እንዳልሰጠሽው ከመውደድሽ አሳነሽው ተስፋ እንዳልሰጠሽው ፍቅር ነስተሽ አበረሽው የሚገባሽ የሚሰማሽ መስሎኝ በቁም ነገር ስተርክ መውደዴን ላይሆንልኝ ጊዜ ጨረስኩት ስበረግር አንጀቴን የሆዴ የሰው ነገር ትረጃለሽ እያል የሀሳቤን እየዘረዘርኩኝ ስለ ፍቅር የማውቀውን ያህል በምሳሌ ብዙ ተናገርኩኝ አወቃሁት ተጫወትኩ እስካሁን ተናገርኩት አለቀ ነገሬ በእኔ በኩል ሂድ ጨርሻለሁ አይንሽን በሩቅ ነው ካለ በእኔ በኩል ሂድ ጨርሻለሁ አሰናብሽኝ ሩቅ ነው ካለ በይ ደህና ሁኝ መቼም አይገባሽ የሰው ፍቅር ደጋፊ አጥቶ ቤቱን ፈረሰ በፍቅር በመናናቅ እየተባባልን አትናንቺ ተለያየን ለመግባባት ሳንችል ድሮም ላይ ለባይ ፍቅርሽ ተወድጄ የቁም ስቃይ ላይ ወገቻች ዛሬስ የነገር ዶሮ ሰለቸኝ ከላይ ፍቅር ሰው ወደጄ የቁም ስቃይ ላይ ተገዛች ቢስ ሆኖ መኖር ሰለቸኝ ያንተ ያለ ገልግለኝ ያንተ ያለ ገልግለኝ አቅለስለኝ ያንተ ያለ መረረኝ ያንተ ያለ መረረኝ በቃ አለኝ